ጤና ይስጥልኝ። ሄሎ ሄሎ ሄሎ ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ነሽ?
ራንክ የቆዳ ክሊኒክ
እንዴ ክሊኒክ እንዴ እኔ እንትን ኢትዮጵያን ኤርላይንስ ብለውኝ እኮ ነው የደወልኩት። አሉ